በመሐመድ
Hello ወይ ልገርሽ አሁን ስልክ ልስጥሽ አልኩት። እሺ እናቱ ስም እናቱ ስሟ ቆንጂት አረጋ ይባላል።
ስንት ቁጥር ብቻ ነገርም ችግር የለውም።
ዜሮ ዘጠኝ አስራ ሶስት አስራ ሶስት እሺ ዜሮ ዘጠኝ እሺ
ሰላሳ ሁለት ዜሮ- ድጋሚ ዜሮ ሁለት እሺ ዜሮ ዜሮ ዘጠኝ ዜሮ አስራ ዘጠኝ ሶስት አስራ ሶስት ዜሮ ዘጠኝ እሺ ሰላሳ ሁለት እሺ ዜሮ አራት መጨረሻው። እስቲ ንገሪኝ።
ዜሮ ዘጠኝ አስራ ሶስት ዜሮ ዘጠኝ ሰላሳ ሁለት ዜሮ አዎ።
አራት ቆንጂት አረጋ እሺ በአባቱ በህይወት ስለሌለ ያ- እናቱ ናት ያው እንትን የምትለው።
ችግር የለውም እሺ እሺ እሺ እማዬ አመሰግናለሁ። እሺ ሰላም